ጤና ይስጥልን BGI ኢትዮጵያ ህይወት ነኝ የምትረዳው
hello
ጤና ይስጥልን የምትረዳው
hello
አይሰማም ደንበኛችን ይሰማል ይሰማል ሰላም ነው እግዚአብሔር ይመስገን እባክዎትን ምን ልርዳው
አ፣ ምርት ጠፍቶ ነበረ እና እሱን ልንጠይቅ ነው። draft ምን ምርት ምን ምርት ነው draft draft BGI ነው አይደለ?
አዎ ቢጄ ኢትዮጵያን የደወሉት አ ድራፍት ጠፋና እህ፣
እዚህ ወደ አለም ገና ኬንቴሪ ሰበታ ዙሪያ
እሺ
ኬት እንደምን ልንጠይቃችሁ ነበር።